ነው።
ሀሎ
አቤት ጤና ይስጥልኝ።
አቤት ይስጥልኝ።
የእሸቱን ስልክ ማግኘት ይችላሉ?
የ Donkey Tube ነው የደወሉት። የኮሜዲያን እሸቱ ቢሮ ነው የደወሉት። ምን ልርዳው?
እሱን በግል ጉዳይ ላና ፈልጌ ነበር ስልኩን ፈልጌ።
እሺ personal ስልክ የለውም፣ ያው ቀጥታ ማግኘት አይቻልም። እሱ busy ስለሚሆን ጉዳዮቱን ይንገሩንና ለሚመለከተው ባለሙያ ላስተላልፍዎት።
እሱን ማናገር ፈልጌ ነበር።
እሱን ማናገር አይቻልም። ቀጥታ ለምን ጉዳይ ነው የፈለጉት? ማለት ሙሉ መናገር አይጠበቅቦትም፣ ግን ለምን ጉዳይ እንደነ- እንደሆነ ይንገሩኝና department ስላለው ለምን እም፣ እሱ የ- አይ እኔ እሱን በግል ጉዳይ ባናገረው ይቀለኛል ብዬ ስላሰብኩ ነው። እንደዛ ነው።
እሺ እሱን ቀጥታ ማግኘት ስለማይቻል ኢሜይል ያድርጉለት። የግል እ?
ጉዳይ ከሆነ የግል ጉዳይ ከሆነ ኢሜይል ማድረግ ይችላሉ።
በየት ነው የማደርገው?
ልንገሮት ኢሜይሉን እሺ
ኮሜዲያን እሸቱ at Gmail dot com በሚለው ኢሜይል ያድርጉለት።
በዛ አገኘዋለሁ።
አዎ ኢሜይል ይጻፉለት ሀሳቦትን።
እሺ እሺ እናመሰግናለን። መልካም ቀን።
እሺ